መቼ ነበር አሸንፍ ያለው ያሉኝ? ይቅርታ ከአንድ ወር አዎ ከሁለት ወር በፊት ነው።
ሁለት
አዎ በፊት አዎ
ተደውሎለት ፎቶ ምናምን ልካል። ምንም እየተሰጡት መልስ የለም።
አዎ እና ምንም አልተሰጠኝም። ማለት ጠብቅ ነበር የተባሉት ከፌብሩዋሪ አስራ ሶስት በኋላ ይጠይቁታል ብዬ ከፈ- ከፌብሩዋሪ አስራ ሶስት በኋላ ይገባል።
አዎ ከፌብሩዋሪ አስራ ሶስት በኋላ ነው ሀያ ሺህ ካለቀ ላይ አስር ሺህ ላይ እንገባለን ከፌብሩዋሪ አስራ ሶስት በኋላ ጠብቅ ተብዬ ነበር።
እሺ አ- አስር ሺህ ያሸነፈ።
አዎ አስር ነው አስር ሺህ ማለት
እሺ መቼ ይደውልለታል?
እሺ